hello አቤት።
ምደውለው
እ እሺ ዜሮ ዘጠኝ ወደ ዜሮ ዘጠኝ ሰላሳ አምስት አርባ አምስት አርባ አምስት አስራ ስምንት ሀምሳ ስምንት አምስት ልክ ነው።
ሀምሳ ስምንት አዎ አዎ። ወደ እነ ሳምሶን ጋር
ያው አጥፋ አድርጌያለሁ። ገብቷል። check አድርግ እሺ እሺ ጨረሰን እኮ ውዴ። በእናትሽ ምንድን ነው እንደው መፍትሄ ማለት
መዝጋት አይቻልም? እዛ እናንተ ጋር ምኑን እኔ ይኸውልሽ ከድህነት ተራ ገባሁ በዚህ ነገር
እም፣ እ? ወይ ቀን ቀን አለው እንዴ ሰው ማለት?
በላው ይለኛል። እ?
ያው እድል ነው።
እድል ነው አ?
ምን እድል ነው?
አንዳንድ ሰዎች በላል ይሉኛል። እኔ ደግሞ ወደ አሁን ደምሬ ብነግርሽ ወደ ሶስት በልቶኛል።
ሶስት ማለት ሶስት መቶ እ አ፣ እስኪ ቼክ እናደርገዋለን።
እ?
ቼክ እናደርገዋለን። እስኪ ወይ ምን ቦነስ ወይ ደግሞ የሆነ ረ- እንትን ነገር የለውም ማስተዛዘኛ።
ያው የለውም withdraw እንትን ቦነስ ስታገኝ ይገባል። ሌላ ግን ቦነስ- እንደዚህ የለውም ማስተዛዘኛ ምናምን የለውም።
ቦነስ ይገኝ ማለት? ቦነስ እንዴት ነው የሚገኝ?
ማለት ነው win እ?
ማለት ታሸንፍ ስፖርት ከሆነ ቦነስ ስታገኝ ይገባል። ያው ስታሸንፍ ነው እንጂ የሚገባው ዝም ብሎ አይሰጥም ነው የምልክ።
ዝም ብሎ ምንም ነገር የለም በያልሽ ነው።
አዎ፣ እንደዛ ነው። ይቅርታ።
ኧረ አንዴ ላስመልስ ዶ አርጊልኝ እንጂ ስልኬን ኮላላ ስልክ ነው የሚይዘው።
እሺ፣ እናመሰግናለን። ለማንኛውም እሺ እሺ።
እሺ